ወይ ብሩን ዝዱ። ሄሎ ሳሪ እያሳወቀች ነበር። በእናት አናናስ የተበላሸ ደረሰኝ አንዱ በጣም የተበላሸ ነው መቀየር እፈልጋለሁ እያለች ነበር። አዎ አናናስ
አንድ ፍሬ
አዎ አንድ ፍሬው በጣም የተበላሸ ነው መቀየር እፈልጋለሁ ወይ ብሩ ፈልጋለሁ እያለች ነበር።
የት አካባቢ ነኝ?
የት ነበር ሳሮን ትላንትም የሽንኩርት complain ነበራት ወደ ጀሞ አካባቢ
እሱ እኮ deliver ተደርጎላታል ብየዋለሁ ለአዲስ
ሊበር ዛሬ ሄዶላታል ኧረ የዛኑ ቀን ደርሷታል እኮ
ተልኮላታል። okay ግን ተበላሸ እያለች complain እያቀረበች ነበር። ግን አናናሱ አሁን እንዴት ይሆን? እሺ
አስገቢላት። የት አካባቢ ነው location?
ወደ አይ እርግጠኛ አይደለሁም የት እንደሆነ ነግራኝ ነበር ረሳሁት።
ግን አስገቢያት፣ complaint ላይ አስገቢያት። የተበላሸ አንድ- ከሆነ
አንዱ ማለት ነው።
አዎ አስገቢያት። የተበላሸ ከሆነ ግን ፎቶ አንስታ ብትልከው አሪፍ ነው።
አዎ እልካለሁ ብላለች። አሁን እየጠበቅኳት ፎቶ ትላከው፣ ከዛ ለአዲስ ላኪለትና አዲስ group ላይ post አውጪ እሺ እሺ
እና complaint ላይ አስገቢያት።
እሺ አዎ ምን ምን ሶል